ጤና ይስጥልን ቢጂአይ ኢትዮጵያ ቤተልሔም በምን ልርዳዎት?
ብልሽት ለማስመዝገብ ነው።
እሺ የቢጂአይ መለያ ቁጥሮትን ይነግሩኛል?
ሰላሳ ዘጠኝ ሀያ ሰባት
ሰላሳ ዘጠኝ አርባ አምስት ሰላሳ ዘጠኝ ሀያ ሰባት
አምስት ሰላሳ ዘጠኝ ሀያ ሰባት አንድ የመስመር ያ።
ቁጥር ሆኒ ባር እና ሬስቶራንት ነው።
አ አ እሺ ሙሉ ስሞትን ይንገሩኝ።
ብርሃነ ስላሴ ማሙ
ብርሃነ ስላሴ ማሙ
አሁን በደወሉበት ስልክ ላይ ያዝሎት።
አ አ
እሺ እ ምን ነበር ማስም ምንድን ነበር ማሽኑ ይፈላል አይነሳም። ኖርማሊ ድራፍት ማሽን ምንም ተሰክቷል፣ ሳይቃጠል ያለው አ ተጠጠል
ግን አ- አይበራም አ አይነሳም።
አ እሺ እሺ ነበር ቅሬታዎትን ወደሚመለከተው አካል አስተላልፍ ይለውታለኝ። የጸጥታ ክፍሎች በአንድ ሰዓት ውስጥ ይመጣል። ሌላ መረዳዎት ነገር አለ?
ምንም የለም።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ ዋና